ሰላም ጤና ይስጥልን ChipChip
hello hello
ትእዛዝ ነበረ የቆየ።
እሺ መች ከበዓል በፊት መች ነበር ያዘዙት
ም፣ ከበዓል በፊት የነበረው ማክሰኞ
ም- ምን ነበረ product ኡ ቲማቲም
እስኪ ስልክዎት ይንገሩኝ
ዜሮ ዘጠኝ አስራ አንድ አስራ አንድ ሀምሳ ሁለት እሺ
ዜሮ አንድ ሀያ አምስት ዜሮ አንድ ሀያ አምስት በሀያ ሶስት ያዘዙት ነው እ፣ ሀያ ሶስት ኪሎ
አዎ ሀያ ሶስት ኪሎ okay፣ አዎ ትላንት ተደውሎሎት ነበረ ከቢሮ አልተደወለም።
እሺ ለነገ እንዲመጣ ላድርግ መቀበል ይችላሉ አዎ አዎ እችላለሁ። በጣም ቆየ እኮ አዎ ቆይቷል አዎ እሺ ነገ እንዲመጣ አድርጋለሁ የት ነበር location የሞሉት head office ፖስታ ቤት እንትን ጥቁር አንበሳ ኢትዮቴል ጥቁር አንበሳ ጋር እሺ ነገ ይመጣልዎታል ሲደውሉ ያንሱላቸው እስኪ እሺ እሺ እሺ መልካም ቀን